ጤና ይስጥልኝ ሪፖርት ነው እባክዎ የምንወደው?
እንትን አሁን ደውዬልሽ ነበር እናት እንትን የቴሌ ብር አሪፍም እየሰራ አይደለም።
አሪፍ ይሰራል።
አሁን check እያደረጉ ነው ደጋግሜ ሞክሬያለሁ ግን እየሰራልኝ አይደለም።
አሪፍ ብር ይሰራል በኛል እኛ በየ አሁን አለ የለም?
አሪፍ ብር እየሰራ ነው። በእሱ logout login ያደርጉና ይሞክሩት።
አይ በእሱማ ደጋግሜ ሞከርኩት እኮ ያሉት አማራጮች ዝም እዚህ ብሎ ጋር ይሽከረከራል እንጂ አይጨርስም። እህ እ።
ያሉት አማራጮች እዚህ ጋር ያሉት ናቸው። የኔትወርክ ችግር ሊሆን ስለሚችል logout login ያደርጉና ይሞክሩት።